ነው
ሰላም አብረሽ ነህ?
ከቢጃይ ነበር ምደውል አሁን ከ call center እሺ ያው አስር ቤት ነው። እሺ
አየሁት check አደረግኩት ሁሉ ነገሩ ትክክል ነው ምናልባት connection ሊሆን ስለሚችል እንዳልከው እንትኗ የሚቆራረጥ እስኪ ሌላ hotspot ላገናኘው አሁን የ- በዚህ የስልክ ከኔ ከሁኔታ አሁን ከዛ ከምጠቀምበት ውጭ ያለው hotspot አለኝ አሁን እዚህ አሁን ሰላሳ ዘጠኝ ሰባ ሁለት ላይ አይደለ ያለኸው
እ፣ አዎ ትኬት ቁጥር እስቲ አዎ።
ዝም ብዬ አሁን ለምሳሌ ቴስት ብዬ ጽፌያለሁ አሁን እኔ ጻፍኩት ደርሶሃል ቼክ አድርገው እ፣ እንትንህን አሁን ሪፍሬሽ አድርገውና
እሺ፣ እያደረኩኝ ዜን ከህይወት ሬትድ ቲኬት በታች ቴስት የሚላለ እ፣ እያየሁት ነው። ቀን ላይ እሺ፣ አይ አልገባም ነገሩ። እስኪ ቆይ የሆነ ነገር አይ ከሁለት ቀን በፊት የገባው መልዕክት ብቻ ነው ያለው። መልዕክት ብቻ ነው ያለው። አይ ነው፣ cre- credit የተደረገበት ቤት ያለው ብቻ ነው።
ነው credit refresh የተደረገበት አድርገው page ኡን refresh አድርገው ከላይ ከ URL አዎ፣ ላይ እኮ refresh አዎ፣ refresh የምትለውን አሁን እኔ ከሁለት ደቂቃ በፊት ወይም አንድ ደቂቃ በፊት የጻፍኩት የለም
ቆይ፣ አዎ፣ ፌስ የሚል ገብቷል አሁን።
በቃ ልክ እንደዚህ ሁሉ ያንተም መግባት አለበት connection ቆንጆ ከሆነ
እ፣ ስለዚህ ሌላ connection ደግሞ- access ህ እንዲሁም የማናጀር ነው ከሳሙኤል እኩል ነው እ፣ ስለዚህ በሌላ connection ልሞክረው።
አ በሌላ connection ሞክረውና እህ፣ በእንጂ በስንሁ ራሱ access ህም ከሳሙኤል እኩል ነው manager access ነው ያለ
እስኪ check አድርጌው አዲስ ነገር ካለ እልሃለሁ።